Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ከቤሞ ነው የደወልኩት። cash register ገዝተን ነበረ።
እሺ ትናንትም system unit ን ይዘን መጥተን እናንተ ጋር ነው ያለው።
እሺ አልቆልን ይሆን?
እድሳት ነበር ያስገባችሁት?
No no፣ አዲስ cash register ገዝተን system unit እና ሲም ካርድ ይዛችሁ ነው ብላችሁ ሲሙ- ሲሙን አሁን ይዤ ልመጣ ነው ነኝ።
እሺ ደውለው ነበረ ውሉን እንድትፈራረም?
አዎ አዎ፣ ተደውሎ ውሉን ተፈራርመናል ትናንትና።